አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነ መኩሪያ የቀረበውን ኢህአፓና ስፖርት ሁለተኛ መጽሐፍ ትረካ ስምንተኛውን ክፍል አሰምተን የዛሬ ምሽት ጠቅላላ ዝግጅታችን ፍጻሜ ይሆናል።
ላገሪ ሆለ ወገን የሚመስልህ መቦጨቅ ብዙሃንን የምታማው ስራብለህ የምታደግ አንተነት ስፍራ ለቋል የህሊና ዳኝነቱ ላንተ ህመም ለሃሜቱ እሾ አቤት ራቤቱ እሽል ሆኖይ ስብሱ የሚጣፍጥ የሰው ስጋ እስኪያስረዳ ሀሜተኛው በጾም ላሳትወጋ ሰውን ከሰው የሚያጋጨው የቡድሳ ነገተሪ ሲገለቅ እውነት መጋረጃ መግቢያ የለው ተባራሪ የበላባይ ተንኮለኛው በሺህ ፍንፍን የሚኖረው አሽሙር ቁርጡ ሐሜት ምሳው እውነት ስትፈርድ ምን ይዋጠው እቅል ሆኖ ይስብሱ የሚጣፍጥ የሰው ስጋ ሲያስረዳ ሐሜተኛው በጦር ምላስ አትወጋ
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል ስምንት ቅዳሜ በጠዋት ተነስቶ ቤት ውስጥ ሲንጎራደድ የነበረው ወጣት ውስጣዊ ዝግጅት አድርጓል። ደበቅ ያለ ቦታ በመሄድ ሽጉጡን ማስተካከል ጀመረ። ዛሬ ምን እንደሚገጥመው ባያውቅም የተሰጠውን ኃላፊነት በሚገባ ሊወጣ ተዘጋጅቷል። ቁስ አላሰኘውም፣ ግን ያልተለመደ በመሆኑ እንደ ነገሩ በአፉ ላይ አደረገ። እትዬ በዩን በጣም ነው የሚወዳቸው። ሴት አያቱ ናቸው። እሳቸውም እንደ ነፍሳቸው ነው የሚያዩት። በጠዋት ሊወጣ መዘጋጀቱን አይተው ወደ ልዴ ነው አሉት። የትም አልሄድም። ታዲያ ቁጭ አትልም? ጓደኞቼ ጋር ደርሼ እመጣለሁ። ትንሽ ቆይተህ ትሄዳለህ። እሺ። የአያቱን ፍላጎት ለማሟላት እንጂ ወደ ዋናው ቦታ መሄዱ የማይቀር ነው። ወደ በራፉ ወጣ። በረንዳ ላይ ትንሽ ጎርደድ ጎርደድ አለና ሄደ። ወደ አቋራጩ ገባና በፖሊስ ጣቢያው አድርጎ በበቀለ ሞላ ሆቴል ጀርባ ተጓዘ። ሚሽን ትምህርት ቤት ደረሰ። ሚሽኑ ከባንኩ ቤት ኋላ ነው የሚገኘው። እዚህ ቦታ ሲደርስ በአካባቢው ያሉትን ሰዎች ተመለከተ። የት ጋ መሆን እንዳለበት ስላወቀ ቦታውን አስተካከለና ቆመ። ወጣቱ መስፍን ወርቄ ይባላል። ኳስ ሲጫወት ጎበዝ ነው። ወደ ቴክኒኩ ያደላል። በባህሪው ዝምተኛ ቢሆንም ጸብ ከመጣ ወደ ኋላ የማይመለስ ነው። መስፍንና ጓደኞቹ ያቋቋሙት ቡድን በከተማው በተለይ በወጣት ተማሪዎች የተወደደ ነው። ክለቡን ያቋቋሙት የኢሕአፓ አባላት ሆነው በተለያየ ሴል ውስጥ የሚሰሩ ናቸው። ስሙን ቀይ ኮከብ አሉት። መስፍን ወርቄ፣ ሰይፉ ኃይለ ሚካኤል፣ አባተ መንገሻ፣ ፍሬው ገዛኸኝ፣ ይኩራባቸው፣ ሰለሞን ቱባ፣ ምንቾ እና ሌሎችም ነበሩ። በኳስ ሰበብ ተደራጅተው የኢሕአፓን የትግል እንቅስቃሴ ያጧጡፋሉ። ክለቡ በዘዴ የተመሰረተ ነው። ቀበሌ 03 ከፊልም ቤቱ ፊት ለፊት ባለው አቋራጭ መንገድ አንድ ትምህርት ቤት ይገኛል። እዚያ ላይብረሪ ተከፈተ። ቤቱን በኃላፊነት የሚመራው ሰሃሚ ነው። የኢሃፓ አባል በመሆኑ ለንባብ የሚመጡ ወጣቶችን አጠመደ። መሰባሰቡ ሌላ ነገር እንዳይመስል የእግር ኳስ ቡድን አቋቋመ። ስሙንም ቀይ ኮከብ አሉት። መስፍንም የዚህ ቡድን አባል ሆነ። መንግስትን ትቃወማላችሁ በሚል እነ መስፍን ከትምህርት ቤት ታፍሰው ታሰሩ። ሁለት ወር ቆይተው ሁለተኛ አብዮቱን የሚቃወም ነገር አንፈጽምም በሚል ቃል አስገብተው በማስፈረም ማሪኝ አብዮቴ ብለው ተፈቱ። ሌላ ጊዜ ግን መንግስትን የሚቃወም ነገር እንደማይሰራ ቢስማሙም ለነገሩ ትኩረት ሳይሰጡ ድርጅቱ ያዘዘውን ነገር ለመፈጸም ቆርጠው ተነስተዋል። ዛሬ እዚህ ስፍራ የተገኘውም ለዚህ ጉዳይ ነው። ከፊት ለፊቱ ያለውን ባንክ ቤት ተመለከተ። ጓደኞቹ ከጥቂት ደቂቃ በኋላ እዚህ ይገቡና ገንዘብ ይዘው ይወጣሉ። የሚወስዱት ህጋዊ ባልሆነ መንገድ ቢሆንም መደረግ አለበት። ያፓ የገንዘብ ችግር ስለገጠመው የሻሸመኔን ባንክ ዘርፈው የሚያስፈልጋቸውን ለማሟላት እንዲችሉ ስራው ይከናወናል። መስፍን የተመደበው ከባንኩ ጀርባ ነው። ከባንክ ቤቱ ገንዘብ ይዞ የሚወጣው ሰው በሱ በኩል ነው የሚያልፈው። መስፍን ልጁን አተኩሮ አይመለከተውም። ማንነቱንም ማወቅ አይገባውም። ገንዘብ የያዘው ሰው እንደደረሰ ፊቱን አዙሮ አካባቢውን ይቃኛል። ችግር የሚከሰት ከሆነ ሽፋን ሰጥቶ ያስመልጠዋል። መስፍን ሰዓቱን ተመለከተ። ሶስት ሰዓት ይላል። ቦታውን በትክክል እያስጠበቀ ነው። ሶስት ሰዓት ከአምስት ሲሆን ስፍራውን መልቀቅ አለበት። የተነገረው በዚህ መልክ ነበር። ለመሄድ በተዘጋጀበት ጊዜ የመሳሪያ ተኩስ ሰማ። ኦፐሬሽኑ እንደተነቃበትና እክል እንዳጋጠመው አወቀ። እዚያ አካባቢ ላሉ አባላት እንዲበተኑ የሚያደርገው ተኩስ እንደተሰማ ሁሉም በየአቅጣጫው መበታተን ጀመረ። ብዙም ሳይቆይ የተጧጧፈ ተኩስ ተሰማ። ነገሩ ድብልቅልቁ ወጣ። መስፍን ብዙም የማያውቀው ሰፈር ውስጥ በመግባቱ ግራ ተጋብቷል። መሮጥ ጀመረ። ሩጫውንም ቀጠለበት። መሃል መንገድ ላይ ተጋልጦ ከተገኘ መሞቱ አይቀሬ ነው። መደበቅ አለበት። የት መደበቅ እንዳለበት ግራ ገብቶታል። በቅርብ ካሉት ቤቶች ባንዱ ሊገባ ፈለገ። በአካባቢው ያሉ ሰዎች ከተደበቀበት ጠቁመው ሊያስይዙት ይችላሉ። እሱ ከሚኖርበት ሁለት ቀበሌ ዘሎ ነው እዚህ የተገኘው። ጥግ መያዝ አለበት። ጥሩ ነው ብሎ ያሰበበት ቦታ ተሸሸገ። አመቺ ባይሆንም ከምንም ይሻላል። በተተረማመሰበት አካባቢ ሽጉጡን ይዞ ገዳይ ከመጣ ሊቀድመው ተዘጋጀ። ጫጫታ ሰማ። ድምፁ ከየት አካባቢ እንደመጣ አጣራ። ከለላ ያዘ። የሆነ ሰው ሽጉጥ እየተኮሰ በዚያ አቅጣጫ እየሮጠ ነው። ተኳሹን ቀድሞ ሊጥለው ፈለገ። ካልጣለው እሱ ራሱን ሊጥለው ይችላል። ሰው ገሎ አያውቅም። ዛሬ ግን የሚገለው ስለመጣ እሱም ምላሹን መስጠት አለበት። ሽጉጡን አስተካከለና ወደ ሯጩ አቅጣጫ አነጣጠረ። ነገር ግን ሰውየው ወደ ሌላ ቦታ ነው የሚሮጠው። ደግሞም ተባራሪ ነው። ተባራሪውን እንዳየው እንዴ እንትና አለ በቀስታ ድምፅ። ከኋላው ሰዎች እየተከተሉት ነው፣ ደግሞም እየተኮሱበት ነበር። ነገሩ ገባው። አባራሪና ተባራሪ ናቸው። ተባራሪው የሱ ወገን እንደሆነ ያውቃል። ዛሬ ኢህአፓ ተባራሪ ነው፣ አብዮት ጥበቃ አባራሪ ነው። ተባራሪው ጭንቅ ላይ ነው። ሰዎች ደርሰውበታል። እናም ኢላማ ውስጥ አስገቡት። ታጣቂዎቹ ይህንን የኢህአፓ አባል እዚህ ቦታ ደፍተው እንደሚጥሉት እርግጠኛ ናቸው። ተባራሪው የሚተኩሰው እንዳይከተሉት ለመከላከል ያህል ብቻ ነው። ግን ማንንም አላገኘም። እነሱ ብዙ ናቸው። በያዘው ሽጉጥ ስንቱን ይተኩሳል። ደግሞም ብዙ ሮጠ። እየደከመው ነው። ማምለጫም የለውም። ቀለበት ውስጥ አስገብተውታል። ጥግ ይዞ ተደብቆ የነበረው መስፍን ወርቄ ጭንቅ ውስጥ ያለውን ተባራሪ ተመለከተ። የአባራሪዎችን ቁጥርና ብቃታቸውን መዘነ። እየሮጠ ያለውን ልጅ አየና ተገረመ። ልጁን ሲያየው ደንግጧል። ይሄ ልጅ የአባ ነው እንዴ? እንዴት ተመለመለ ብሎ ተገረመ። በፍጹም አልጠረጠረም። አሁን ለመጠርጠርና ለመገረም ጊዜ የለውም። ልጁን ማትረፍ አለበት። አባራሪዎቹ ደርሰው ሊተኩሱበት ሲሉ መስፍን ቀደማቸው። አከታትሎ ተኮሰባቸው። ልጁ እንዲያመልጥ ሽፋን ሰጠው። አባራሪዎቹ መስፍን የያዘው ቦታ አመቺ በመሆኑ እዚያ አካባቢ ተገጡ። ተባራሪው አመለጠ። ከማምለጡ በፊት ዞር ብሎ ሽፋን የሰጠውንና ሕይወቱን እየታደገ ያለውን ሰው አየው። ያውቀዋል። ያመሰግነው ቢችል ጥሩ ነው፣ ግን ይህን ለማድረግ የሚያስችል ሁኔታ ላይ አይደለም። ተባራሪው መስፍን ኢህአፓ ነው እንዴ ብሎ ተገረመ። ግን ማምለጥ ነበረበት። መስፍን ለተባራሪው ሽፋን ሰጥቶ ካስመለጠ በኋላ አብዮት ጥበቃዎቹ በእጃቸው የገባው ታዳኝን ባለማግኘታቸው ተናደዱ። አባራሪዎቹ እዚህ ጋር የመሸገውን ሰው የተባራሪው ወገን በመሆኑ ለመግደል ተዘጋጁ። ተባራሪው ሞትን ቢያመልጥም አባራሪዎቹ ይሄኛውን ሌላ ሞት ሊጥሉበት ማሳደድ ጀመሩ። ከባንክ ቤቱ በሰሜን አቅጣጫ ከበቀለ ሞላ ሆቴል በስተጀርባ በኩል እየተሽለኮለከ መሮጥ ጀመረ። እንደገና በሁለተኛ መንገድ ገባና ወደ ዋጌቲ ጫካ መምረር ጀመረ። አባራሪዎቹ የዋዛ አይደሉም። እሱ የሚሄድበትን መንገድ እነርሱም ስለሚያውቁ ተከተሉት፣ ደረሱበት። ማምለጫ አጣ። ቅድም አንድ ነፍስ አትርፈዋል። ሰው ለማትረፍ ብሎ እሱ ላይ ገዳዮቹን ጠርቷል። እሱን የሚያተርፈው ሰው አላገኘም። አቋራሹን ታጥፎ እንደመጣ አንድ ቤት አገኘ። የቤቱ አጥር ረጅምና ለመውጣት የሚያስቸግር ነው። ረጅሙ አጣና አራት ሜትር ያህል ይረዝማል። ሽጉጡን ኪሱ ከተተና ተንጠላጥሎ መውጣት ጀመረ። ተንሸራተተና ወደ ኋላ ተመለሰ። ቶሎ ካዘለለ አጥሩ ላይ እንዳለ በጥይት እዛው ሊጥሉት ይችላሉ። የቀይ ኮከብ ቡድን የመሃል ሜዳ ተጫዋች ነው። መስፍን ኳስ መቻል ብቻ ሳይሆን አካል ብቃቱም ጥሩ ነው። እሱ ከነበረበት ሴል ውስጥ የተመለመለው መስፍን ብቻ ነው። ለዚህ ኦፕሬሽን ሲባል አንድ አዳራሽ ውስጥ አሰልጣኝ ተመድቦላቸው በየቀኑ የአካል ብቃት ስፖርት መስራትና ራስን እንዴት መከላከል እንዳለባቸው የኮማንዶ ትምህርት ወስደዋል። ይህንን ብቃቱን ተጠቅሞ ረጅሙን አጥር በፍጥነት ዘሎ ወደ ውስጥ መግባት ይጠበቅበታል። አባራሪዎቹ ደረሱበት። ቁጣ ብቻ ሳይሆን ንዴትም ታጥቀዋል። ያውና ያውና እያሉ ተከተሉት። ከቤቱ ጀርባ ዞረ። ያለው ማምለጫ ይሄ ብቻ ነው። ይህን መውጣት የማይቻል ቢሆንም ነፍስ ለውና በፍጥነት ረጃጅሙን አጥር ወጣ። ዘሎ ወደ ቤቱ ዱብ አለ። ርብራብ እንጨት ላይ አረፈ። አካባቢው እርሻ ያለበት በመሆኑ ግቢ ውስጥ ይግባ እርሻ ውስጥ ይሁን ባይለዩም ከአጥሩ ዘሎ የመውረድ ድምፅ ሰምተዋል። እዚህ ገብቷል ብለው ቤቱን በአንድ ጎኑ ከበው ማንኳኳት ጀመሩ። ማንኳኳት ብቻ ሳይሆን ገንጥሎ የመግባት አይነት አንገጫገጩት። ባለቤቱ እየሮጠ ከቤቱ ወጣ። ማን ነው አለ። እኛ ነን። ቀስ አትሉም? ምን አልክ? በሩን ልትሰብሩ ነው እንዴ? ክፈት ብለናል። ምንድን ነው የምትፈልጉት? ወንጀለኛ እዚህ ገብቷል። አልገባም። ገብቷል። መቼ? አሁን። አላየውም። እኛ አይተናል። መስፍን የሚሉትን ያዳምጣል። ተጋላጭ ቦታ ነው ያለው። ግቢ ውስጥ መደበቂያ ቢኖርም በፍተሻ ያገኙታል። ተጋጣሚዎቹ ወደ ውስጥ ከገቡ መግደል ብቻ ሳይሆን ዘልዝለው ነው የሚተቅሉት። ዋናው በር ተከፈተና አሰሳ ጀመሩ። መኖሪያ ቤት ውስጥ ተደብቋል ብለው ስለገመቱ ወደ ውስጥ ገቡ። ቤቱን መበርበር ያዙ። ቤቱን ከጨረሱ እሱ ወዳለበት እንደሚመጡ አውቋል። ቀልጠፍ ብሎ ከተሸሸገበት ብቅ አለና በፍጥነት አጥሩን ተንጠላጥሎ ወደ ላይ ወጣ። አሁን እንደ ቀድሞ አላስቸገረውም። ቋሚውን ማገር ወደ ጎን የያዘው እንጨት በምስማር የተመታው ከግቢው ውስጥ በመሆኑ እንደ መሰላል ለመወጣጫ ተጠቀመበት። ተንጠላጥሎ ወደ ላይ ሲሄድ አዩት። ይኸውና በለው ተኩስበት፣ እንዳያመልጥ። እንደ ሸረሪት ቱር እያለ ወደ ላይ ወጣ። ልብሱን የሆነ ነገር ያዘው። ሊወድቅ ነው። አሁን የሚጠብቀው ከጀርባው የሚገባውን የጥይት አረር ነው። ልብሱን የያዘውን በኃይል መነጨቀ፣ ተንጠላጠለ፣ ጫፍ ደረሰ። ተኩስ፣ ቶሎ ተኩስ የሚል ድምፅ ይሰማዋል። የሚጠብቀውም ይሄንኑ ነው። ከተኩሱ የጥይት ፍጥነት ምን ያህል በራሪ እንደሆነ ያውቃል። እጅና እግሩን አፈጠነ። በአጥር ላይ ሩጫ record የመስበር ያህል ፈጠነ። እስኪያነጣጥሩ መስፍን ጫፍ ደርሶ ነበር። ወደ ታች ሲሄድ እሱ በነበረበት ቦታ በአናቱ ላይ ጥይት እያፏጨ ሲሄድ ይሰማዋል። ባይፈጥን ወደ ቀብር ይላክ ነበር። ከላይ ተምዘግዝጎ ወደ መሬት ዘሎ ዱብ አለ። የምዕራፍ አንድ ሞትን አመለጠ። ምዕራፍ ሁለት እንደሚቀጥል አልጠፋውም። ዘሎ መሬት ቢደርስም ሰዎቹ በቅርብ ስላሉ ማምለጫ የለውም። ዛሬ ጉዱ ነው። እነሱ በጣም ነው የሚወዱት። አያቱ ደግሞ የተለየ ፍቅር አላቸው። በጠዋት ከቤት ሲወጣ የትም አልሄድም እዚሁ ነኝ ብሎ ነበር። አሁን ያለበትን ሁኔታ ቢመለከቱ በድንጋጤ አንድ ነገር ይሆኑ ነበር። ሰዶ ማሳደዱ ቀጥሏል። መስፍን ዘሎ እንደወረደ አባራሪዎቹ በቅርብ ስላሉ ማምለጫ እንደሌለው አውቋል። ርቆ መሄድ አልፈለገም። ከሮጠ ያዩታል። ካዩት አነጣጥረው ይተኩሱበታል። ይህኔ አለቀለት ማለት ነው። እስካሁን በደንብ አነጣጥረው አልተኮሱበትም። አሁን ግን ከሱ ጋር መሯሯጥ አይፈልጉም። በፍጥነት ወደ ዘለለበት ካጥሩ ጀርባ መጡ። አካባቢው ገላጣ ቦታ በመሆኑ በግልጽ ያገኙታል። ጠመንጃቸውን ወድረው መጡ። በዓይናቸው አማተሩ። የሚሮጥ የሚንቀሳቀስ፣ የሚላወስ አላዩም። የት ገባ ብለው ተገረሙ። በቅርብ ርቀት ሌሎች ቤቶች አሉ። ወደዚያ ሂዶ ይሆን? ምን ዋጠው? ትንሽ ራቅ ብሎ የበቆሎ እርሻ አለ። እዚያ ገብቷል ብሎ ለማሰብ ያስቸግራል። ምክንያቱም በዚህ ፍጥነት እዚያ ሊደርስ አይችልም። መነጋገር ጀመሩ። አንደኛው የት ገባ አለ። እንጃ። እዚያ ቤት ሂዶ ይሆን? አይመስለኝም። እኛ ስንወጣ ተመልሶ እዚሁ ግቢ ገብቶ ይሆን? አይሆንም። ታዲያ መሬት ውስጥ ተቀብሮ ይሆናል። ምን አይነት ሰላቢ ነው? መስፍን የትም አልሄደም። አጠገባቸው ነው። በቅርብ ያለው ድንች እርሻ ውስጥ ተደብቋል። መደበቅ ሳይሆን ለመሸሸግ እየጣረ ነው። ከመሞቱ በፊት የድንች ቅጠል ሊያተርፈው ከቻለ ይሞክራል። ይህን ያደረገው አማራጭ በማጣቱ ነው። ካለበለዚያ ይሰናበታል። ካጥሩ ዘሎ እንደወረደ ድንች እርሻ ውስጥ ገባና መሬቱ ላይ ለጥ አለ። ቅጠሉ ትንሽ ከፍ ያለና እርስ በርሱ የተያያዘ ነው። በዚያ ላይ ባለቤቱ ሰነፍ ስለሆነ ይመስላል ድንቹን አላረመውም። አረሙ በብዛት ስላለና ከፍ ስላለ መስፍንን ደበቀው። እሱ ግን ደብቆኛል ብሎ አላሰበም። ከተረፍኩ ብሎ አስቦ ሳይሆን ልሞክር በሚል ስለጨነቀው ነው በቅርብ የተደበቀው። ደግሞም እዚሁ ስለሚያስሱ እንደሚያገኙት ያውቃል። ያ ስኑ እንዴ ብሎ አንደኛው ሲናገር ያዩት መስሎት ተነስቶ ሊሮጥ ፈለገ። ግን ወደሱ ምንም እንቅስቃሴ አልሰማም። ፊቱን ከአፈር ጋር እያስተሻሸ የበለጠ ወደ ውስጥ ሊሰምጥ ይታገል ጀመር። ግን መሬቱ ገትሮ ይዞታል። ደግነቱ የለበሰው ነገር ከድንቹ ቅጠል ጋር ተቀራራቢ በመሆኑ ተጋላጭ አልሆነም። በተኛበት ቅጠሉን በደንብ አየ። የድንች ቅጠል ቁመቱ ከፍ ማለት እንዳለበት አሰበ፣ ተመራመረ። የድንች ተክል አበቃቀልና አሰራርን የሚያጠና ይመስል እያየ ተኛ። መመራመሩን ለግብርና ሰራተኛ መተው ይጠበቅበታል። በመስመር ያለው ድንች ከፍ ባለ አፈር ላይ ነው የተቀመጠው። ከጎኑ ካለው ተክል ጋር ቦይ ነገር ነው የሚለየው። መስፍን ቦይ ነገር ውስጥ ሰርስሮ ገብቶ ነው የተሸሸገው። መሳሪያውን አስተካክሎ ይዟል። ቢደርሱበት እንኳ አንድ ከሱ ጋር ወደ ሰማይ ቤት የሚጓዝ ሰው መግደል አለበት። ከመሞቱ በፊት መጣል ይጠበቅበታል። ቤተሰቦቹ ናፈቁት። ከእንግዲህ አያቸውም። ሞት እዚህ ቦታ አለ። ልቡ በፍጥነት ይመታል። ስጋት ውስጥ ነው ያለው። ገዳዮቹ አጠገቡ ስላሉ ምንም ማምለጫ የለውም። አሁን እንዴት ነው ማምለጥ ያለበት? ግራ ገባው። ፈላጊዎቹ ማሰስ ጀመሩ። ሁሉም ቦታ ፈለጉት። በተጣበበ ቦታ በድንች ቅጠል ተሸፍኖ ያመልጠናል ብለው አላሰቡም። በፍጥነት ቶሎ መወሰን አለባቸው። እዚህ አካባቢ ጓዳ ጎድጓዳውን አበጥረው መበርበር ወይም ቶሎ ወደ ሌላ ቦታ መሄድ አለባቸው። ምናልባት እዚህ ተደብቆ ቢሆንስ ብለው ተነጋገሩ። ለማሰስ ተዘጋጁ። ቅጠሉን ገለጥ እያደረጉ ተመለከቱ። ድንገት አንድ ሰው በሌላ አቋራጭ ሲሮጥ አዩ። ያውና ያውና ብለው ሮጡ። መስፍን ጊዜ ማጥፋት የለበትም። ሲሮጥ ያዩትን ሰው ደርሰውበት መስፍን አለመሆኑን ካረጋገጡ ተመልሰው ይመጣሉ። ይሄ ከመሆኑ በፊት መሰወር አለበት። ዛሬ ለመሞት ቀኑ አልነበረም። ሮጦ በቆሎ እርሻ ውስጥ ገባ። እየተሽለኮለከ ወደ ሌላ ቦታ ሄደ። ጎጌቲ ጫካ ውስጥ ተሸሸገ። ድንገት አንድ ሰው እየተታኮሰ ሲሄድ አየ። እሱም መደበቂያ ይፈልጋል። ሰንበቶ ነው። ሰንበቶ የሀፓ ነው እንዴ ብሎ አሰበ። የከተማው ወጣት በፖለቲካ ስራ ውስጥ እንዳለ ተረዳ። ሰንበቶ እጁ በፋሻ ታስሯል። መከላከሉንና ማጥቃቱን በብቃት እየተወጣ ነው። ሰንበቶ ቦታ እየቀየረ ስለሚታኮስ ከአካባቢው ቶሎ ተሰወረ። ወጌቲ ጫካ ውስጥ መተላለፊያ መንገዶች አሉ። ከገጠር የሚመጡና የአካባቢው ሰዎች የሚጠቀሙበት የእግር መሄጃ አለ። ከመንገዱ በአንዱ ግርጌ ትንሽ የእግረኛ ድልድይ አለች። ከድልድዩ ስር መደበቂያ ነገር ተመለከተ። ክረምት በመሆኑ ያደጉት ቅጠሎች በመጠኑም ቢሆን ይከልሉታል። ለጊዜው ከአባራሪዎቹ ስላመለጠ ሌላ አባራሪ እስከሚያገኘው ጊዜ ድረስ እዚህ ተከልሎ የሚመጣውን መጠባበቅ ጀመረ። ምን ያህል ጊዜ እዚህ መቆየት እንዳለበት እያሰላሰለ ሳለ ድምፅ ሰማ። የጭፈራ ነው። ገበሬዎች ናቸው። ከተከለለበት በቅጠሎቹ መሃል አሾልቆ ተመለከተ። የሆነ ነገር እየጎተቱ ነው። እንደምንም ብሎ ተንጠራርቶ አየ። ተጎታሹ ሰው ነው። እሱ አካባቢ ሲደርሱ ተጎታቹን ሰው መሬት ላይ ጥለው ይንጫጫሉ፣ ይፎክራሉ። ተጎታቹ በህይወት የለም። ሰውነቱ በጥይት ተበሳስቷል። ወይኔ ጉዴ አለ። ከጥቂት ደቂቃ በፊት እነዚያን አባራሪዎች ስላመለጣቸው እንጂ ተጎታቹ እሱ እንደሚሆን አሰበ። አሁንስ መች ይቀርለታል? እሱ ያለበት ስፍራ ጢሻ ለመደበቂያ የሚሆን ቦታ እንደሆነ ስለሚያውቁ ወደዚያ እንደሚመጡ አሰበ። ለማንኛውም ብሎ ሽጉጡን አቀባበለ። ውስጡ ያለው ጥይት ትንሽ ነው። ሰዎቹ ደግሞ ብዙ ናቸው። መሳሪያ ታጥቀዋል። ሌሎቹ ደግሞ ዱላ በእጃቸው አለ። አንዳንዶቹ ገጀራ ተሸክመዋል። ገጀራውን የያዙት ሊሸልሉበት አይደለም። ከያዙት በዚህ ይከታትቡታል። እሱን ራሱን ሲቆራርጡት በሐሳቡ መጣበት። ያንተ ያለህ እንዴት ያስፈራል ብሎ አሰበ። ግን መፍራት እንደሌለበት ያውቃል። ሁሉን ነገር ለድርጅቱ ሰጥቷል። ችግር አፍጦ ከመጣ መጋፈጥ እንዳለበት አውቋል። መስፍን አሾልቆ ሬሳውን ተመለከተው። ፊቱ ባፈር ተለውሷል። ማንነቱን ሊለየው ባይችልም በልብሱ አወቀው። ከጥቂት ጊዜ በፊት መንገድ ላይ አይቶታል። ይህን ልጅ ገደሉት ብሎ ራሱን ጠየቀ። አሁን ለማዘን ጊዜ የለውም። ሬሳውን ይረጋግጡት ጀመር። ራሱን በዚህ ሬሳ ቦታ አድርጎ ገመተ። ሰቀጠጠው። ገለው እየጎተቱት ሲሄዱ አያቱ ካዩ ምን ያህል እንደሚታመሙ አልጠፋውም። ሰዎቹ ቦታውን ማሰስ ጀመሩ። በዚህ ሁኔታ አካባቢውን በደንብ ከበረበሩ ያገኙታል። ቀጣዩ ነገር ከጥይት በኋላ ወይም በፊት ገጀራ ይከታትፈዋል። ይሄ ከመሆኑ በፊት እሱም መግደል አለበት። ከሞተ ላይ ቀር ተፋልሞ ሊሆን እንደሚገባ አመነ። ቢሞትም ምንም አይጸጽተውም። ለድርጅቱ ታማኝ በመሆኑ የሚመጣውን መቀበል አለበት። አሁን ራሱን አሳምኖ ከጨረሰ በኋላ አድፍጦ ጠበቀ። ቦታው መደበቂያ እንዳለው ስለገመቱ ነው ታጣቂዎቹ ማሰስ የጀመሩት። በአካባቢው ያሉትን በጣም ያደጉ ቅጠሎችን በገጀራ እየቆራረጡ ተጠጉት። አንድ ልጅ ተይዞ ነበር። ልጁ የተያዘው በተደበቀበት አሳሾቹ አተውት ሲሄዱ እሱ ሲያስነጥሰው ደረሱበትና አንጠልጥለው ወሰዱት። ይሄ የሆነው ከሰላሳ ደቂቃ በፊት ሌላ ቦታ ነው። መስፍን እንዲህ አይነት ነገር ቢገጥመው አለቀለት። ድልድዩ ስር ወደ ውስጥ ትንሽ ዋሻ ነገር አለች። እዚያ ውስጥ ተደበቀ። መሸሸጊያው እንደ ጎሬ አይነት ነው። አሳሾቹ ደርሰው ምንም ነገር እዚህ ስላላዩ ቶሎ ተመለሱ። ሬሳውን ይዘው ወደ ላይ አቅጣጫ ሄዱ። መስፍን እዚያ ጎሬ ውስጥ ሆኖ መጠበቅ ጀመረ። እዚህ አካባቢ መቆየት አደገኛ ነው። ቦታው ጥሩ ቢሆንም እዚህ ቦታ ጅብ እንደሚኖር ገምቷል። አካባቢው ጅብ አያጣውም። ምሽት ላይ እዚህ አካባቢ የጅብ ጩኸት አለ። ከአንድ ሰዓት በኋላ አንድ ተባራሪ የኢህአፓ አባል ጫካ ውስጥ መደበቂያ አገኘ። ትልቅ ጎሬ ነው። ዘሎ ገባ። ጅብ ማደሪያ ውስጥ ነበር። የማጉረምረም ጩኸት ሲሰማ በገባበት ፍጥነት ፈትለክ ብሎ አመለጠ። ጅብ እንደሆነ ገምቷል። አባራሪዎቹም ባለጎሬውም ሞት አላቸው። መስፍን ከጎሬው ወጣና እዚያ አካባቢ ባለው መሸሸጊያ ተገንይዞ ተደበቀ። አንድ በጅምር ያለ ቤት አገኘና በደረቱ እየተሳበ ባጥሩ ስር ገባ። አሁን ለጊዜው ነፍሱን አትርፏል። ወደ እሱ የሚመጣ የለም። ነገሩ የበረደ መሰለው። የሰዎች እንቅስቃሴ በርቀት ይመለከት ጀመር። ጠዋት ሶስት ሰዓት አካባቢ የገባ ዘጠኝ ሰዓት ሲሆን ለመውጣት ተዘጋጀ። መሳሪያውን ይዞ መሄድ ጥሩ አይደለም፣ ፍተሻ ሊኖር ይችላል። ከዚያ ወጣና ወደ ጢሻ ውስጥ ገባ። ጉድጓድ ቆፈረና ሽጉጡን ቀበረ። በቦታው ላይ ምልክት አደረገ። ለዚያውም ከተመለስኩ ነው ብሎ አሰበ። ከዚህ ከወጣ በኋላ ምን እንደሚገጥመው አያውቅም። አባራሪዎቹ መልኩን በደንብ አይተውት ከሆነ አፈላልገው ይይዙታል። ከዚያ በኋላ ከሽጉጡ ጋር መገናኘት የለም። ስራውን ከጨረሰ በኋላ ሰው እንደሌለ አረጋግጦ ከተደበቀበት ስር ወጥቶ መንገዱን ተቀላቀለ። እጁን ኪሱ ከቶ ምንም እንዳልተፈጸመ አይነት እያፏጨ መሄድ ጀመረ። ማፏጨቱን ተወ። ሊያስነካ ይችላል። ቅድም እዚህ ጋር የሚጎትቱትን የጓደኛውን ሬሳ ትዝ አለው። እሱ አሁን ቆሞ እየሄደ ነው። እንደገና አሰበ። ላፏጭ አላፏጭ አለ። ይቅርብኝ አለ። ከተማው በተኩስና በግድያ በተተረማመሰበት ሰዓት የእሱ ቁጨት የሰላም እንዳልሆነ ከጠረጠሩ ሊይዙት ይችላል። ማፏጨት ደግሞ የሰውን ትኩረት ይስባል። እርምጃውን ሰው ሲያይ ቀነሰ። ጭር ሲል ፈጠን እያለ መሄድ ጀመረ። ቤቱ ደረሰ። ጠዋት እንደወጣ ባለመመለሱ ቤተሰቡ ሰግቶ ነበር። አያቱ እንዳዩት የት ነበር አሉት። ጓደኞቼ ጋር ነበሩ። ሰማህ ዛሬ? ምን ዘረፋ? የት? ባንክ ቤት። ማን የዘረፈው? ሌባ ነው። ተያዙ? መያዛቸው መች ይቀራል? ሰዎች መገደላቸውን ሰምተሃል? መቼ? ጠዋት። ማን ናቸው? ኢህአፓ ደግሞም ሱማሌ። አልሰማውም። ጠዋት እየተጎተተ የሄደው ጓደኛው ፊቱ ላይ መጣበት። ኢህአፓ የተባሉትን ታውቃቸዋለህ? እኔ የለሁበትም፣ በምን አውቃለሁ? አንተማ እዚህ ውስጥ መግባት የለብህም። ቤት ቢቀመጥም ነገሮች ወደ መስፍን አልመጡም፣ ግን እየጠበቀ ነው። ቤት ውስጥ መቀመጡ ያስጠረጥረዋል። ስለዚህ ወጥቶ ዞር ዞር ማለት አለበት። ወደ ኳስ ሜዳ ሄዶ መጫወትና training መስራት ጀመረ። ብዙዎቹ ተጫዋቾች ከኦፕሬሽኑ በኋላ የገቡበት ባይታወቅም የቡድኖች እንቅስቃሴን ተገድቧል። በዚህ ሳምንት ብቻ በኢህአፓነት የተጠረጠሩ ተጫዋቾች ሳይቀሩ እየተለቀሙ ሲወሰዱ አይቷል። ከአስር ቀን በኋላ እንደተለመደው ወደ training ሄደ። ማንነቱን አውቀዋል። ደግሞም የሰራውን ደርሰውበታል። ካድሬዎችና አብዮት ጠባቂዎች እንደታጠቁ እየተንጋጉ ወደ እነሱ ቤት መጡ። ተመስገን መረጃ የሚያገኘው ከመይሶን አባል ከነበረው ጓደኛው ነው። ጀማሉ እንዲህ ያስታውሳል። ተመስገን በጣም ጥንቁቅ ሰው ነው። ከሰዎች ጋር ሲቀርብ በዘዴ ነው። ጥያቄ ካበዙበት ከዚያ ሰው ጋር ፈጽሞ መገናኘት አይፈልግም። አጠራጣሪ መረጃ ይሰጥህና ትክክለኛውን ካንተ ሊቀበል ይሞክራል ይላል። ተመስገን ያለበት ግቢ ውስጥ አንድ የመኢሶን አባል ተከራይቶ ይኖር ነበር። ሰውየውን ለማጥመድ ሲል ነው እዚያ የተከራየው። ተመስገን ፎዴ ነጋዴ ሆኖ ነው የቀረበው። ጨርቆችን ቅርብ ባሉ ከተሞች እየወሰደ የሚነግድ ነው። ጨርቁን ይዞ ከግቢው ወጥቶ ወደ መኪና ተራ ሲሄድ ይታያል። ነገር ግን አልፎ አልፎ እንጂ ወደ እነኛ ከተሞች አይሄድም። ሌላ ቀበሌ በተከራየው ቤት ውስጥ እቃውን አስቀምጦ እዚያው ከጓደኞቹ ጋር ስለሚከናወኑ ቀጣይ ስራዎች ተነጋግሮ እቃውን ይዞ ወደ መጀመሪያው ቤቱ ይመለሳል። እዚህ ከተማ ውስጥ ተመስገን ከቦታ ቦታ እየቀያየረ እንደሚኖር የመይሶን ካድሬዎች ደርሰውበታል። የመንግስት ሰዎችም ክትትል እያደረጉበት ነው፣ ግን ሊያገኙት አልቻሉም። ትልቁ ችግራቸው ደግሞ መልኩን በትክክል ለይተው ያለማወቃቸው ነው። ከተመስገን ጋር አንድ ግቢ የተከራየው የመይሶን ካድሬ ከሐዋሳ ነው የመጣው። እዚህ ቤት ተከራይቶ አደን ላይ ነው ያለው። ከሐዋሳ፣ ከይርጋለም፣ ከአዲስ አበባ የሚፈለጉ የኢህአፓ አባላት ሻሸመኔ ውስጥ እንደሚገኙ ይታወቃል። ተመስገን ደግሞ ሐዋሳ ውስጥም በጣም ይፈልጋል። በተለይ ኳስ ተጫዋቾችን በመመልመልና በማሰልጠን ለግድያ ይጠቀምባቸዋል የሚል መረጃዎች ተገኝተዋል። ሻሸመኔ ውስጥ ቢሆንም እንደዚሁ ነው። በተለይ ከስፖርተኞች ጋር ትልቅ ቁርኝት አለው። በብዛት የሚታወቀው ታደለ በሚለው ስሙ ነው። ተመስገን የሚለው ስሙ ሌላ ጋር ቢታወቅም አብዛኛው ግን ሻሸመኔ ነው የሚጠራበት። አንዳንድ የኢህአፓ አባላት አንደኛ የመታወቂያ ስም፣ ሁለተኛ የኮድ ስም፣ ሶስተኛ መደበኛ ስም እየለዋወጡ ይጠቀማሉ። ተመስገን እዚህ ግቢ ውስጥ ሲገባ ካድሬውን አናዞት መረጃ ሊቀበለው ነው። የአንጃው አባላት ብዙ የኢህአፓን ሰዎች ለመኢሶን ካድሬዎች እየጠቆሙ አሳስረዋል፣ አስገድለዋል። በዚህ ወር እንኳ ሐዋሳ ውስጥ በተለይ ስፖርቱ አካባቢ ያሉት የኢህአፓ ሰዎች ተለቅመዋል። ለዚህ ሁሉ ሴራ ምላሽ ለማግኘት ይህን ካድሬ ማፈን ለተመስገን አማራጭ የሌለው ነገር ነው። ካድሬው በተመሳሳይ ከተመስገን አንዳንድ መረጃ ይፈልጋል። ከተግባቡ በኋላ አልፎ አልፎ ተመስገን ወደ መኝታ ክፍሉ እየሄደ ያወራሉ። ካድሬው አንድ ቀን ስራ እንዴት ነው አለው። ምንም አይል። የጨርቅ ስራ ብዙ ትርፍ አለው። ለመኖሪያ ያህል እንሰራለን። አንድ ነገር ተባበረኝ እስቲ። ምን? እዚህ አካባቢ ወይም በምትነግድበት ቦታ ለየት ያለ ነገር ታያለህ? ምን ማለት ነው? የወጣቶች እንቅስቃሴ ምን አይነት? የመንግስት ተቃዋሚዎች አስቤበት አላውቅም። ካየህ ትጠቁመኛለህ? በተለይ ምን? ጸጉረ ልውጥ ሰዎች ካየህ። እሺ። ተመስገንና ካድሬው አልፎ አልፎ ምሽት ላይ እየተገናኙ ያወራሉ። እዚህ ሻሸመኔ ውስጥ ካድሬው ሶስት ሰዎች ይፈልጋል። አንዱ ተመስገን ነው። በጣም እንዳስቸገራቸው ነግሮታል። ተመስገንም በነገሩ ተስማማ። አንዳንዴ አየሁ የሚለውን ነገር ተቀራራቢ በሆነ መንገድ ይነግረዋል። ካድሬው የተመስገን ጥቆማ አሳማኝ በመሆኑ የበለጠ ሊጠቀምበት ፈለገ። ካድሬው ከተመስገን ጋር ወደ ውጭ መውጣት አይፈልግም። ቤት ውስጥ መረጃ መለዋወጡን መርጦታል። ተመስገን ደግሞ አሳቻ ቦታ ወስዶ ሊያናዝዘው ይፈልጋል። ካድሬው ተመስገንን ኳስ ትወዳለህ እንዴ አለው። አይ ብዙም አይደለሁም። እየሄድክ ታያለህ? እሁድ እረፍት ሲሆን አልፎ አልፎ ገባለሁ። ማንን ክለቦች ታያለህ? ያገኘሁትን ነው። በተለይ የምታያቸው ክለቦች አሉ? የምትደግፈው ማለት ነው? አዎ፣ ማንንም አልደግፍም። ገሞራውና ጥቁር አንበሳ የሚባሉ ቡድኖችን ታውቃለህ? አልፎ አልፎ አያቸዋለሁ። እዚያ ውስጥ የምንጠረጥራቸው ሰዎች አሉ። እነማን ናቸው? ሁለቱ እዚህ ሰፈር በላይኛው አቋራጭ ያሉ ናቸው። አላውቃቸውም። አሳይህና ትከታተልልኛለህ። እሺ። ግን አንተ በምን አወቅ? ሐዋሳ ሐይቅ ቡድን ውስጥ የያዝናቸው ልጆች አሉ። ከነሱ ጋር ግንኙነት አላቸው። ካድሬው በስፖርት ክለብ ውስጥ ያሉ የኢሃፓ አባላት ተብለው የሚጠረጠሩት ስም ዝርዝር ተሰጥቶታል። እነዚህ ተጫዋቾች ሐዋሳ ከሚገኘው የሐይቅና የኮሌጅ ተጫዋቾች ጋር ግንኙነት አላቸው ተብሎ ክትትል እየተደረገ ነው። የተጠናከረ መረጃ ሲገኝ ይታፈሳሉ። አሁን ግን እየተከታተሏቸው ነው። ተጨማሪ ሰዎችን ይፈልጋሉ። እነዚህን ተጠርጣሪ ተጫዋቾች ምናልባት ከአዲስ አበባ ከተለያየ ቦታ ብዙ ጥፋት አድርሰው የተደበቁትን ቀንደኛ ወደሆኑት የኢሃፓን አባላት ይመሯቸው ይሆናል። ተመስገን ካድሬውን ምንም ስለማይደብቀው ከማፈኑ በፊት ለተወሰነ ጊዜ ሊጠቀምበት ፈልጓል። በሌላ ቀን አምሽቶ መጣ። ተመስገን እንደተኛ ሰው ሆኖ ይጠብቀው ነበር። እንደመጣ አንኳኳ። እኝታሃል እንዴ አለው። ብዙም እንቅልፍ አልወሰደኝም። ትንሽ እናውራ። እሺ። ዛሬ ስብሰባ ላይ አቆዩን። ምን ተገኘ? ታደለን በተመለከተ ምንድነው? ታደለ የሚሉት አልጨበጥ ያለ የኢህአፓ አባል ነው። ስሙንም ይቀይራል። ማን ተባለ? ከዚህ በፊት ታደለ ተባለ። አሁን ሌላ ስም ተጠቅሞ ይሆናላ። ባየው ጠቁምህ ነበር። እሱንማ ካገኘኸው ምን አይነት ነው? እኔ አላውቀውም። ምናልባት የተነገረህ ቁመና ወይ ሌላ መለያ ካለህ መልኩን ይቀያይራል፣ ግን ቀጭን፣ መካከለኛ ሰውነት የተለየ ሰው ካየሁ እጠቁምሃለሁ። አዋሳ ያለው ጓደኛ ያውቀዋል። ታዲያ እሱ ለምን አይመጣም? ይፈራዋል። ለምን? ካገኘው ታደለ ይገለዋል። ለምን አይጠቁማችሁም? አሁንማ መልኩንና አለባበሱን ቀይሯል፣ ግን ጓደኛው ቢገለኝም ሰሞኑን እመጣለሁ ብሏል። አሁን ካድሬው ያወራለት ጉዳይ አደገኛ እንደሆነ ተመስገን አውቋል። ይህን ካድሬ በደንብ መከታተል ይኖርበታል። ሌላ ቀን ከተማ ውስጥ ስላለው የኢህአፓ መዋቅር መረጃ ተገኝቷል ብሎ ካድሬው ለተመስገን ነገረውና አንድ ሰው አገኘን አለው። ምን አይነት ሰው? እንዳንተ መረጃ የሚሰጠን አገናኛችኋለሁ፣ አብራችሁ ትሰራላችሁ። ልጁ ማን የሚባል ነው? ስሙን ነገረው። ምን አለ? ልጁ አንጃ ነው። የብዙ ኢህአፓን ስም ሰጥቶናል። አንጃ ምንድን ነው? የኢህአፓ ሌላ ወገን ማለት ነው። no አይገባኝም። አንተ ብቻ የምልህን ተከታተል። ስለ አንጃ ባታውቅ ችግር የለውም። ቶ ካድሬው ለተመስገን የአንጃውን ሰው ስም ስለነገረው ወዲያው ደረሰበት። ከጥቂት ቀናት በኋላ ከመጠቆሙ በፊት ተመስገን ልጁን ጠብቆ ገደለው። ካድሬውና ተመስገንን በሶስተኛው ቀን ቁጭ ብሎ ማውራት ጀመሩ። ሰውየው እኮ ተገደለ አለው ካድሬው። የትኛው? ሊጠቁመን ቃል የገባልን። ማን ገደለው? ጓደኞቹ። በምን አወቁ? ከኛ መሃል መረጃ የሰጠ ሰው አለ አሉ። ተመስገን ለካድሬው ያያቸው ሰዎች እንዳሉ ነገረውና ቦታቸውን ሊያመለክተው ከተማ ውስጥ ወዳለው አውሮፕላን ማረፊያ አካባቢ ይዞት ሄደ። ጨለም ብሏል። በድንገት ከኋላው ዞረና ሽጉጥ ደግኖበት መሳሪያን አስቀምጥ አለው። ለምን? ትዕዛዜን ብቻ ፈጽም። ከኔ ምን ፈለግ? ማን ነው እኔን የሚከታተለው? አንተ ነጋዴ አይደለህ እንዴ? ማን ይከታተልሃል? ለምንድን ነው እኔን የፈለከኝ? ምን ማለትህ ነው? አለ ካድሬው። ልትገለኝ ነው የመጣኸው? ለምን እገልሃለሁ? እኔ የምፈልገው ታደለን ነው። እኔንስ? አንተን አልፈልግም። ታደለ ማለት እኔ ነኝ። አንተ? አዎ። እንዴት ይሆናል? ሆኖ ተገኘ። ምንድን ነው የምትፈልገው? ከግድያና ከጥቆማ አንዱን ትመርጣለህ? ካድሬው በጣም ፈራ። ባልታሰበ ቦታ ተመስገን አጥምዶታል። አዋሳ ውስጥ እነማን የአንጃው ሰዎች ሆነው ለመኢሶንና ለመንግስት ኃላፊዎች የኢህአፓ አባላትን የሚያጋልጡት ሰዎች ስም እንዲነግረው ነው የሚፈልገው። ስምና አካባቢ ንገረኝ አለ ተመስገን። አላውቃቸውም። ካላወቅ ሟች ነህ። የስም ዝርዝሩ ወረቀት እጄ ላይ የለም። የኔ ያለው ቤት ምኑ ጋር ቦርሳ ውስጥ ነው። የቤቱን ቁልፍ ይዘሃል? አዎ። እንዲንበረከክ አደረገውና ከተማ ውስጥ የሰማውን ተጨማሪ ነገር ጠየቀው። ኪሱ ውስጥ ያለውን ዕቃ በሙሉ እንዲያራግፍ ነገረውና የተባለውን አደረገ። ግን ከኪሱ ውስጥ ከወጡት ነገሮች ተመስገን የሚፈልገው ነገር ነበር። ግን ያንን አላገኘም። አምጣ ቁልፉን አለው። ለምን? አብረን ሄደን እንከፍታለን። ከዚያስ? መረጃውን ከወሰድኩ በኋላ እለቅሃለሁ። ተመስገን ቁልፉን ተቀበለውና ብዙ ነገር አውጣጣው። የሰጠው መረጃ እውነት ይሁን አይሁን ባያረጋግጥም የነገረውን ተቀብሎታል። ደግሞ ከዚህ በኋላ የሁለቱ ጓደኝነት አብቅቷል። አይፈልገውም። ቀንደኛ የኢህአፓ አባላትን እጠቁማለሁ ብሎ እሁድለት የተገደለው የአንጃው ሰው ካድሬው በተመስገን እጅ መሞቱን ጠረጠረ። የልጁን ስም ለሱ ነግሮታል። ካድሬው አንድ ነገር ጠየቀው። ግን አንተ ታደለ ነህ? አዎ። በምን አረጋግጣለሁ? በኋላ ታውቀዋለህ። ልጁን አንተ ነው የገደልከው? የትኛውን? አንጃውን። በምን አወቅ? ስብሰባ ላይ በልጁ መሞት ጭቅጭቅ ተነሳ። ለምን? መረጃ የሰጠ ሰው አለ ተብሎ። ታዲያ እኔን እንዴት አሰብከኝ? ከነገርኩ በኋላ ጥርጣሬ አደረብኝ። ምን አይነት ልጁ የሞተው እሑድ ነው እና እሑድ ደግሞ አንተ ስራ የለህም። እሺ፣ በዚያ ሰዓት ሁል ጊዜ እሑድ አንተ ቤት ውስጥ ነው የምትውለው? አዎ። ኳስ ጨዋታም የለም። ቀጥል። እኔ ቤት ነበርኩኝ። ስለዚህ አንተ የለህም፣ ደግሞም አላደርክም። በነጋታው ጠየቅኩህ። ምን ብለህ? ውጭ ሰለባ አደርህ። አዎ። የሰጠኸኝ መልስ አምሽቼ ገብቼ ሌሊት ወጣሁ ነው ያልከኝ እና አልጠረጠርህም። ግን ግን ምን? የልጁን ስም ላንተ ብቻ ነው የነገርኩት። ተመስገን ከካፍሬው ጋር ሰው በሌለበት በዚያ ጨለማ ውስጥ የሚፈልገውን መረጃ ካገኘ በኋላ ፊትና ኋላ ሆነው ወደ አራዳ በሚወስደው መንገድ ተጓዙ። ወንዙ ጋር ሲደርስ ከመሻገራቸው በፊት ገደለውና ወንዙ ውስጥ ከተተው። ደብዛውም እንዲጠፋ አደረገ። ተመስገን ከጋግሬው ብዙ መረጃ ተቀብሏል። ቤቱ ከሄደ በኋላ በጣም ሲመሽ ሰው ሁሉ ከተኛ በኋላ በሩ ከፍቶ ገባ። መብራቱን ሳያበራ በባትሪ እየተጠቀመ መረጃዎቹን ወሰደ። ከዚያ በኋላ አደገኛ ጠቋሚዎችን በራሱ ሰዎች ተጠቅሞ አሳደዳቸው። ጀማሉ ነገሩን እንዲህ ያስታውሳል። ይህን ታሪክ ሲነግረኝ ማመን አቃተኝ፣ ግን እሱ ያደርገዋል። ተመስገን ከሻሸመኔ እስከ ይርጋለም በሌሎችም ዙሪያ ባሉ ከተሞች ሰዎችን እያስተማራ የመኢሶን ካድሬዎች ላይ ጉዳት አድርሷል። በተለይ ኳስ ተጫዋቾች የነበሩት ሁለት የመኢሶን ካድሬዎች ሰው ልኮ ያስገደላቸው እሱ ነበር። ፈጣን እርምጃ በመውሰድ ያምናል። ያባ ውስጥ እንደሱ ያሉ ብዙ ሰዎች ቢኖሩ እያልኩ አስብ ነበር። ሶስት ቀን ከከተማ ወጥተን አብረን ቆይተን ብዙ እቅድ ነድፈናል። የሰራቸውን ነገሮች ሲነግረኝ በጣም እገረም ነበር። ካድሬዎችን በምን ሁኔታ እንደሚያጠምድ አንጃዎችን እንዴት እንደሚለቅ፣ ሰዎችን እንዴት እንደሚያታልል፣ ራሱን ለመቀየር የሚጠቀምባቸውን ዘዴዎች፣ የት ቦታ መወሰን እንዳለበት በዝርዝር ነግሮኝ ነበር ይላል ጀማሉ። ለቀስተኛው ከሆስፒታል ሬሳ ይዘው መጥተው ወደ ቤት ለመግባት በኮረኮንቹ መንገድ እየሄዱ ነው። ቦታው ጠባብ በመሆኑ መኪና አላስገባ ስላላቸው ነው በሸክም የሚወስዱት። ሰፈርተኛው ከመንገድ መጥቶ አጅቦ እያለቀሱ ይሄዳሉ። ይህንን ቀጭን መንገድ እንደጨረሱ ወደ ቀኝ ይታጠፉና ወደ ሟች ቤት ይደርሳሉ። ወደ ቤቱ በተጠጉ ጊዜ የሰው ቁጥር እየጨመረ መጣ። ቀጭኗን መንገድ ሳይጨርሱ ድንገት ከኋላቸው አንድ ሰው እየጮኸ መጣ። አሯሯጡ ፈጣንና እየተወላገደ ነው። የመጣው ከዋናው መንገድ ነው። ነፍስ ይዞት የሚሮጥ ይመስላል። ወደ ለቀስተኛው እየተጠጋ መጣ። ለቀስተኛው ከኋላቸው የሰሙትን ድምፅ ተከትለው ዞር አሉ። የሟች ዘመድ እንደሆነ ገምተው ለማስተዛዘንና ለማላቀስ ተዘጋጁ። ምናልባትም በንዴት ራሱን ጉዳት ላይ እንዳይጥል ለመደገፍ ወደሱ ዞር ብለው እያዩት ነው። የሚጠበቅ የቤተሰብ አባል እንደሆነ አምነዋል። ቀብሩ ከሰዓት በመሆኑ ጥሩ ሰዓት እንደደረሰ ገምተዋል። ከንፈራቸውን በመምጠጥ ሊቀላቀላቸው የመጣውን ቤተ ዘመድ ለመቀበል ተዘጋጁ። ነገር ግን ተሳስተዋል። ከኋላቸው እየጮኸ የሚከተላቸው ሰው መሳሪያ ይዞ ነው የሚሮጠው። ሌላም ሰው ተከተለ። ይህኛው ደግሞ ከመጀመሪያው ልጅ በአምሳ ሜትር ያህል ይርቃል። ሬሳውን አጅበው እያለቀሱና እያስለቀሱ የነበሩት ሰፈርተኛው በቆመበት ደንዝዞ ቀረ። የመጀመሪያው ልጅ ከነርሱ ጋር ደርሶ ወደ ጢሻው ታጥፎ ሲገባ ሁለተኛው እነሱ ጋር እየደረሰ ነበር። ነገሩን ለማጣራት እንኳ ጊዜ ሳያገኙ የተኩስ ሩምታ ወደ እነርሱ አቅጣጫ ሲንጣጣ ሬሳውን መሬት ጥለው እግሬ አውጪኝ አሉ። ከመሮጣቸው ጥቂት ሰኮንድ ቀደም ብሎ ሁለተኛው ልጅ ተንገዳገደ። እዚያ አቅጣጫ የተተኮሰው በብዛት እሱ ሰውነት ውስጥ ስለገባ መሬት ላይ ባኪሙ ተዘረረ። ተኳሾቹ የገደሉትን እያለፉ ከፊት የቀደመውን ፍለጋ ለቀስተኛውን እያተራመሱ እያሯሯጡ እያጫጫሁ አጠገባቸው ደረሱ። ወዴት ሄደ እያሉ አፋጠጡ። አቅጣጫውን ነገሯቸው። ወደዚያ አመሩ። ልጁ ግን ቅርብ ቦታ ጢሻ ውስጥ ነበር የተደበቀው። አካባቢው ሲረጋጋ ሬሳቸውን ይዘው ሌላ ሬሳ እዚያ እንደወደቀ ቶሎ ሄዱ። ሁለት ሞት እዚያው ጋር ነበር። አንደኛው በክብር ሊቀበር፣ ሌላኛው ግን እንደ ውሻ እየተጎተተ የሚሄድ ነው። ከየት ነው እነዚህ አሳዳጅና ተሳዳጅ የመጡት? ሲጀመር እንዲህ ነበር። አረጋና ኃይሉ ስማቸው የተለወጠ ይርጋለም አንድ ቀበሌ ውስጥ ቢኖሩም ሰፈራቸው ትንሽ ይራራቃል። ሁለቱ በጣም ባይቀራረቡም በሚገባ ይተዋወቃሉ። ሁለቱም ለተለያየ ክለብ ነው የሚጫወቱት። ኃይሉ አለሁ አለሁ ባይ ስለሆነ ይህ ባህሪው ላረጋ በፍጹም አይመቸውም። ጸባዩ ብቻ ሳይሆን ቀበሌ አካባቢ ተፍ ተፍ በማለቱና የመይሶን ካድሬ እንደሆነ ስላመነ በጣም ይጠላዋል። በመይሶንነቱ ስለጠረጠረው ከሱ መራቅ ጀምሯል። አረጋ እነ ኃይሉ ቤት ይሄድ ነበር። የኃይሉ እህት ያረጋ ጓደኛ ነች። በጣም ነው የሚዋደዱት። ትምህርት ጎበዝ ስለነበር ቤቷ ሄዶ ያስጠናታል። ለማስጠናት ፈልጎ ሳይሆን ውጭ እንደ ልቡ ስለማያገኛት በዚህ ሰበብ አድርጎ ፍቅሩን ይወጣል። አባትየው ልጃቸውን ስለሚያስጠና ሁሌም ያመሰግኑታል። ጎበዝ ተማሪ እንደሆነ ስለሚነገርለት ቤተሰቦቹ እንዲህ አይነቱን ተማሪዎች ለልጆቻቸው አስጠኝነት ይመኟቸዋል፣ ደግሞም ይፈልጓቸዋል። ኃይሉም ቢሆን እና አረጋ ቤት አልፎ አልፎ ይሄዳል። ነገር ግን አረጋ ከቅርብ ጊዜ ወዲህ ኃይሉ እነሱ ቤት እንዳይመጣ ይፈልጋል። አረጋ ያለበት የኢህአፓ ሴል ጥናት የሚያደርገው እዚህ ቤት ነው። ኃይሉ እዚህ ቤት ስለሚመጣ ሁኔታውን አውቆ ሊጠቁምባቸው ይችላል። ኃይሉ የመይሶን አባል እንደሆነ አረጋ አውቋል፣ መረጃም አግኝቷል። እናም የእሱ እዛ ቤት መምጣት ፍጹም የተወደደ አይደለም። አረጋ squad ነው። በመይሶን ሰዎች ላይ ትዕዛዝ ካገኘ በቅድሚያ የሚገለው ኃይሉን ነው። ከአንድም ሁለት ጊዜ ኃይሉ አደገኛ ሰው መሆኑን አመልክቶ እንዲገደል ትዕዛዝ ቢጠይቅም ከበላይ መልስ ባለማግኘቱ ለጊዜው ዝምታን መርጧል። አረጋ ከያፓ ጋር በተያያዘ አፈሳ ሲደረግ ለአስር ቀን ታስሮ ተፈታ። በመታሰሩ የጠረጠረው ኃይሉን ነው። ምክንያቱም እና አረጋ ቤት ከሚሰበሰቡት አራቱ ልጆች ሶስቱ በመያዛቸው ነው። ኃይሉ እና አረጋ ቤት ወጣ ገባ ሲል ልጆቹን ስላያቸው ጠቁሞብናል ብለው የጠረጠሩት እሱን ነበር። በዚህ የተነሳ ጥርስ ነክሰውበታል። እሱን ማስወገድ የሚፈልጉትም ለዚህ ነው። አላሰራ እንዳላቸው አውቀዋል። አረጋ መረጃ ካሰባሰበ በኋላ ኃይሉ አደገኛ ሰው መሆኑን አወቀ። እርምጃ ሊወሰድበት እንደሚገባ በድጋሚ ጠየቀ። መልስ በቅርቡ እንደሚያገኝ እርግጠኛ ነው። ከዚያ በፊት አንድ ካድሬ አስቸግሯቸው ለበላይ አመልክተው ፈጣን ምላሽ አግኝተው ስለነበር አዋሳ ሲሄድ ተከትለው ጨርሰውት መጥተዋል። ኃይሉም ይህ ነገር ይጠብቀዋል። ምላሹ እስኪመጣ ተቻኮለ። አረጋ ታስሮ ከተፈታ ወዲህ የኃይሉን እህቱን ቢወዳትም እነሱ ቤት መሄድ አቆመ። አንድ ቀን የኃይሉ እህት ቤቱ መጣች። ፈልጌህ ነበር አለችው። በሰላም ነው? ለምን ጠፋህ? አልተመቸኝም። ውሸትህን ነው። አልዋሸሁሽም። ወንድሜ ያስቀየመህ ነገር አለ? እንዴት እንዲህ አልሽ? ካንተ ጋር የታሰሩ ልጆች እሺ ኃይሉ ነው ያሳሰረን ብለዋል እና አንተም እንዲህ ሐሳብ ያለህ መስሎኝ የለኝም አባዬ ቤት መምጣት በማቆም ቅር ብሎታል ምን አሉ ለምን እንደቀረ እቤቱ ሄጄ ጠይቀዋለሁ ሲል እኔ ቀድሜ መጣሁ ሌላ ቀን እመጣለሁ አሁን እንሂድ ለምን ካልሄድክ አባዬ ይመጣል አሁን አታጨናንቂኝ ለኔም አስብልኝ እንጂ አረጋ ቢወዳትም ድርጅታቸው ላይ ስጋት የሚሆኑት መወገድ አለባቸው የሚል እምነት አለው። ኃይሉ ለነሱ አደገኛ ሰው ሆኗል። ስለዚህ ካሁኑ ከሷ ጋር ያለውን ነገር መቁረጥ አለበት። ከበላይ መልስ ስላልመጣለት ቂሙን በሆዱ ቋጥሮ ዝም አለ። አባትየው መጥተው ካናገሩት ወዲህ አልፎ አልፎ ወደ ቤታቸው ይሄዳል። ግን ውስጡ አሁንም ግድያ አለ። መልሱ ግን ዘገየበት። ይሄ ከሆነ ከስምንት ወር በኋላ አረጋ ለሻሸመኔ ባንክ ኦፕሬሽን ተመለመለ። squad በመሆኑ ወሳኝ ቦታ እንዲሸፍን ተደረገ። የተመደበበትን ቦታና አደጋ ቢመጣ ለማምለጫ የሚጠቀምበትን ዋናና አቋራጭ መንገዶችን ሄደና ለአንድ ቀን አጠና። መሳሪያ ከየት እንደሚወስድ ተነግሮት ወደ ይርጋለም ተመለሰ። ሰሞኑን ኦፕሬሽኑ የሚካሄድበት ዕለት በመሆኑ ሁለት ቀን ቀደም ብሎ ወደ ሻሸመኔ ተጓዘ። ሎንቺና ውስጥ ገብቶ ተቀመጠ። ከዚህ ቀደም በተለያየ ቦታ እየሄደ ተልእኮውን ተወጥቷል። ለግዳጅ ራቅ ብሎ ሲሄድ የመጀመሪያው ነው። እነርሱ አካባቢ የገንዘብ ችግር ስላለ ለመሳሪያ መግዣና ለድርጅቱ ስራ ገንዘብ ስለሚያስፈልግ አሁን ከባንክ ከሚወስዱት ገንዘብ ለነሱ የስኳድ ቡድን ይደርሳቸዋል። ምን ሊገጥመው እንደሚችል ባያውቅም ሎንቺናው ውስጥ ቁጭ ባለበት ስለ ስራው ማሰላሰል ጀመረ። ሻሸመኔን ብዙም አያውቀውም። አክስቱ ጋር አንድ ሁለቴ ሄዷል። ለግጥሚያ ደግሞ አንድ ጊዜ ደርሶ ተመልሷል። ነጋዴ ለተባለ ቡድን ለመጫወት ተስማምቶ ነበር። ነገር ግን በይርጋለም የተሰጠው ኃላፊነት ከከተማው ሊያስወጣው ስላልቻለ እዚያ ሄዶ መጫወቱን ሰርዞታል። ሎንቺናው አልሞላም። ግማሽ ሰው ያህል ነው የቀረው። በመስኮት ወደ ውጭ እያየ ነው። ከርቀት ጓደኛውን ተመለከተው። ከጫማ ሰፊው ጋር እየተነጋገረ ነው። የሆነ ነገር ትዝ አለው። ታኬታውን ማሰፋት ነበረበት። በጎን በኩል ተቀዶ ምቾቱን ነስቶታል። ዛሬ ቢያሰፋ ለእሑድ ጨዋታ በደንብ ይገለገልበት ነበር። ምናልባት በጊዜ ከተመለሰ ሳይመሽ ሄዶ ያሰፋል። ቶሎ መመለስ እንዳለበት ያምናል። የአምስት ደቂቃ ስራ እንደሆነ ተነግሮታል። ኦፐሬሽኑ በሰላም ከተጠናቀቀ ቶሎ ወደ ይርጋለም ይመጣል። በመኪናው መስኮት እያሻገረ በማየት ወደ ቤቴ በሰላም እመለስ ይሆን ብሎ አሰበ። አይኑን ከመስኮት ላይ ሳይነቅል ድንገት የሆነ ነገር ተመለከተ። አባቱ ናቸው። ከጓደኛቸው ጋር እየመጡ ነው። ወደ ሎንችና ገቡ። ወንበር ከፊት ስለነበር እዚያ ተቀመጡ። እሱ ወደ ኋላ ሄዶ ቁጭ አለና አንገቱን ዝቅ አድርጎ እንዳይታይ ተከለለ። አባቱ የሆነ ሰው በጎን ካለው ወንበር ላይ ሰላም ብለው እያወሩ ነበር። ቀስ ብሎ ተመለከተ። ኃይሉ ነው። እዚህ ምን ይሰራል ብሎ ተገረመ። ሲገባ አላየውም። ኃይሉስ አይቶት ይሆን? ካየው ለአባቱ ይነግራቸው ነበር። ኃይሉ ወዴት እየሄደ ነው? አረጋ ግራ ተጋባ። እየተከተለው ይሆን? ወዴት ሊሄድ እንደሚችል ማሰብ ጀመረ። ሐዋሳ አያልፍም ብሎ ገመተ። ወንድሙ እዚያ ስለሚነግድ እሱ ጋር ነው በሚል ደመደመ። ነገር ግን ያሰበው ስህተት ነበር። አባቱ ሐዋሳ ሲወርዱ ኃይሉ ግን ወደ ሻሸመኔ አብሮት ሄደ። መኪና ተራ ኃይሉ ሲወርድ አረጋ ዕቃ እንደወደቀበት አስመስሎ በመፈለግ ጥቂት ደቂቃ መኪና ውስጥ ቆየ። በመስኮት እያየ ኃይሉ መራቁን ካረጋገጠ በኋላ ወረደ። በድርጅቱ ኃላፊዎች ቅር ተሰኘ። ደጋግሞ ኃይሉ እርምጃ እንዲወሰድበት ጠይቋቸው መልስ አጣ። እናም ይኸው ስራቸውን ለማበላሸት ሻሸመኔ ድረስ ተከትሏቸው መጣ። እዚህ ከተማ ኃይሉ ለምን መጣ ብሎ አሰበ። እንደገናም ተጠራጠረ። ይህን ነገር ማሳወቅ እንዳለበት አመነ። ለበላይ አለቃው መልእክት ሰደደ። ክትትል ስላለብኝ ከጨዋታው አውጡኝ የሚል ነው። የልጁን ማንነት አሳውቋል። መልስ ስላጣ ነገሩን ራሱ ሊወጣው ፈልጓል። አሁን የእሱን የበላይ ሰዎች ትዕዛዝ መጠበቅ አልፈለገም። ለጊዜው መሳሪያ በእጁ የለም። ነገር ግን የት መውሰድ እንዳለበት ተነግሮታል። ወደ ስፍራው እየሄደ ሳለ ኃይሉን በርቀት አየው። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።